ሁሉን በስልጣን ማድረግ የሚችል የማይሰነፍ በቱም አይዝል ትናንት ዛሬ ወደፊት ሀያል ሰዎች ከሚሉት ኢየሱስ ይለያል። ሁሉን በስልጣን ማድረግ የሚችል የማይሰነፍ በቱም አይዝል ትናንት ዛሬ ወደፊት ሀያል ሰዎች ከሚሉት ኢየሱስ ይለያል ይለያል ይለያል ይለያል ኢየሱስ ይለያል ይለያል ይለያል ይለያል ኢየሱስ ይለያል ይለያል ይለያል ይለያል ኢየሱስ ይለያል ይለያል ይለያል ይለያል ኢየሱስ ይለያል ተምር አይደለም ከሚጠፋው ዘር ጠፊና በስባስ ከሆነ አፈር በምስሉ ቢገኝ እንደ ሰው ሆኖ ኢየሱስ ልዩ ነው ከሰው ተፈጥሮ እንድር ነገሥታት ጠቢባን ጋራ እኩል አድርገው ቢሰጡ ስፍራ ይካፈል ቢሉም ምርኮን እንዳያል ከሰው ልጆች ግን ኢየሱስ ይለያል ከምድር ነገሥታት ጠቢባን ጋራ እኩል አድርገው ቢሰጡ ስፍራ ይካፈል ቢሉም ምርኮን እንዳያል ከሰው ልጆች ግን ኢየሱስ ይለያል። እዚህም እዚያም ከሚጠራው በምድር ላይ ጌታ ከተባለው እዚህም እዚያም ከሚጠራው በምድር ላይ ጌታ ከተባለው ይለያል ይለያል ይለያል ኢየሱስ ይለያል ይለያል ይለያል ይለያል ኢየሱስ ይለያል ይለያል ይለያል ይለያል ኢየሱስ ይለያል ይለያል ይለያል ይለያል ኢየሱስ ይለያል ብዙ ኃያላን ተነስተው ነበር ግን ሊያልፉ አልቻሉም የሞትን ድንበር ተቀላቅለዋል ከሙታን ሰፈር ለሞት ተገዝተው ለብሰዋል አፈር ኃያልነቱ በሞት ላይ ገልጾ የጥል ግድግዳውን በስጎ አፍርሶ አንድን አዲስ ሰው መፍጠር የቻለ ከኢየሱስ በቀር ሌላ ማን አለ ኃያልነቱን በሞት ላይ ገልጾ የጥል ግድግዳውን በስጎ አፍርሶ አንድን አዲስ ሰው መፍጠር የቻለ ከኢየሱስ በቀር ሌላ ማናለ ማናለ ማናለ ማናለ ሌላ ማናለ ማናለ ማናለ ማናለ ሌላ ማናለ ማናለ ማናለ ማናለ ሌላ ማናለ ማናለ ማናለ ማናለ ሌላ ማናለ በፈራሽ ሥጋ ሞት በሚውጠው አይደለም ኢየሱስ የተገለጠ ሰማያዊ አካል ነው የከበረ በትንሣኤ ሆይ ሞትን የሳረ ተቀብሮ አልቀረም ለሞት ተገዝቶ በክብር አድርጓል በድል ተነስቶ የአዳም ዘር ጥቂት ቢኖረው ኖሮ በቀረ ነበር ኢየሱስ ተቀብሮ ተቀብሮ አልቀረም ለሞት ተገዝቶ በክብር አርጓል በድል ተነስቶ የአዳም ዘር ጥቂት ቢኖረው ኖሮ በቀረ ነበር ኢየሱስ ተቀብሮ የማርያም ልጅ ከተባለው ሰው በራሱ ሐሳብ ከሚያመልከው እግዚአብሔር ወልድ ከተባለው ሰው በራሱ ሐሳብ ከሚያመልከው ይለያል ይለያል ይለያል ኢየሱስ ይለያል